ጤና ይስጥልን BGI ኢትዮጵያ ወደ
હેલો
ወደ
ማሽን ተበላሽቶብኝ ብዬ ደውዬልሽ ነበር። አሁን
እሺ ደንበኛችን BGI ID ዮትን ይነግሩኛል?
ሌሎች አም አምስ ቆይ ሀምሳ ስድስት ሰባ አንድ
እ ከወረቀቱን ነበር ይሄንን የሚያዩት?
እ አዎ ሀምሳ ስድስት ሰባ አንድ
እ በ text የተላከሎት የ BGI ID አለ ግን ግድ የለም እ የተመዘገቡበትን ስልክ ቁጥር ይነግሩኛል?
እሺ ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ ሰባ ስድስት ሰባ አምስት
ሰባ ስድስት አስራ አንድ ድጋሜ
አዎ አስራ አንድ አስራ አንድ ሰባ ስድስት ሰባ አምስት
ሰባ ስድስት ሰባ አምስት አዎ ወይም ዜሮ ዘጠኝ አርባ
እሺ ደንበኛችን በዚህ ልፈልግልዎትና ከዛ ይነግሩኛል።
እሺ ወይ እሺ ደንበኛችን በዚህ ላገኘው አልቻልኩም። የዝ- ያንን ስልክ ቁጥር ይነግሩኛል?
እሺ ዜሮ ዘጠኝ አርባ
መስመር ላይ ያለው
አዎ ዜሮ ዘጠኝ አርባ
ሌላኛውን አስራ ዘጠኝ
አስራ ዘጠኝ አርባ ዘጠኝ ሰማንያ ሰባት አርባ ዘጠኝ ሰማንያ ሰባት አዎ እሺ ደንበኛችን መስመር ላይ ይጠብቁኛል፣ እፈልግልዎት።
እሺ
በላይ ግሮሰሪ ኖት?
አዎ
እሺ ደንበኛችን ለሌላ ጊዜ እንዲጠቅሙት BGI ID ልንገሮት።
እሺ
አስራ አራት
እሺ አስራ አራት ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ስድስት ስልሳ ስድስት ሶስት ሶስት አሁን በዚህ ስልክ ቁጥር I mean BGI ID መለያ ቁጥሮት ነው እና ወደዚህ ማዕከል ሲደውሉ BGI ID ስንሉት እቺን number ይናገራል።
እሺ ዜሮ ዘጠኝ አስራ አራት ስልሳ ስድስት ሶስት
አይ ዜሮ ዘጠኝ ሳይሆን እ አስራ አራት ዜሮ ዘጠኝ ወይ እሺ እሺ አስራ አራት በል ዜሮ ዘጠኝ ስልሳ ስድስት
ስልሳ ስድስት ሶስት ሶስት እሺ
እ የእርስዎ ሙሉ ስም ልቀበል?
አዎ ጎበና በላይ አለነ በላይ አለነ
አለነ። እሺ ደንበኛችን እ አሁን በደወሉበት ስልክ ቁጥር ልያዘው?
እሺ
እ ምን ነበር የሆነበት?
ማሽኑ ላይ ውስጡ ድራፍቱ እየፈሰሰ ውሃ ያለበት ላይ ውሃው ለሞላው
ማሽኑ ላይ አዎ ውስጡ ውሃውም የ- እና ማቀዝቀዣው ላይ እሺ እ ከየት ነው የሚመጣው ውሃው?
ውሃ ውስጡ ይሄ ማቀዝቀዣ በረዶ የሚሰራው አለ አይደለ አ አለ።
ከውስ- ከውስ- አዎ ከውስጡ ብሎ ለቆ መሰለኝ ከውስጥ
እሺ ስለዚህ ወዴት ቦታ ነው የሚሄደው?
እኮ አረፋ እየነፋ ወደ ሲሄድ ያለ ወደ እዛው ላይ ነው ውስጥ ያለው አረፋ እየደፈቀ ወደ ላይ ይፈሳል።
አሁን ሲቀዱ አረፋ ብቻ ነው የሚወጣው ማለት ነው።
አዎ
ቢራውን ሲቀዱ አረፋ ብቻ ይሆናል።
አዎ እሺ ደንበኛችን እ ቅሬታውን መዝግቤ ለሚመለከተው አካል እያስተላለፍኩኝ ነው። ሌላ የምረዱት ነገር አለ?
አይ በቃ ጥገና እንድትልሽልኝ ብቻ ነው
እሺ አሁን ደንበኛ- ባስቸኳይ። እሺ እሺ ደንበኛችን ጥያቄውን መዝግቤያለሁ። ለሚመለከተው አካል በአስቸኳይ አስተላልፍልዎታለሁ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ አመሰግናለሁ።
እሺ